ቬሎ
ነው ጤና ይስጥልን። ቅዱስ ቬሎ ክራይ እኔ ዊፕላስ ሶሉሽን ከሚባል company ነው እና ምደውልሎት ምን ነበር?
company ያችን አንድ app develop አድርጓልና app ውስጥ ከሀምሳ በላይ service ኦች አሉት። ከነዛ service ኦች አንዱ እንደዚህ እንደናንተ ቬሎ ክራይ ያለበትና የ company ያችን ዓላማ service ሰጪዎች እና ተጠቃሚዎችን ማገናኘት ነው። service ሰጪዎች በቀላሉ እኛ app ላይ ተመዝግበው ያለምንም ክፍያ ተመዝግበው የት እንደሚገኝ ምን አይነት አገልግሎት እንደሚሰጡ ስለሚሰጡት አገልግሎት ሙሉ መረጃ app ኣችን ላይ አስፍረው ተጠቃሚ በቀላሉ እንዲያገኛቸው ማድረግ ነው። app ኣችን ውስጥ ብዙ ሺህ ተጠቃሚዎች አሉት እና በተጨማሪም ደግሞ አብረውን ከሚሰሩ ድርጅቶች ወይም ከተመዘገቡ service ሰጪዎች ጋር ሙሉ ወጪ እኛ በመቻል adverti advert እናደርጋለን እና አጫጭር የ social media እና ለቲክቶክ የሚሆኑ ቪዲዮዎችን በእኛ advertising ሰዎች ካሜራማኖች እንሰራለን። ፈቃደኛ ከሆኑ link ኡን ልኬሎት ወይም እንዲመዘገቡ ብዬ ነው። እሺ፣ አመሰግናለሁ።